ሄሎ ጤና ይስጥልኝ Best Bet ሄሎ Best Bet Best Bet አዎ ሰላም ነው እንዴት አደር? ሰላም ነው አባ?
እግዚአብሔር ይመስገን። እሺ ምን እንርዳዎት?
አ- አለን ዜሮ ዘጠኝ አስራ አምስት እሺ ምንድን ነው የሆነብህ?
ምንም withdraw የተደረገ ብር አልገባም እስካሁን።
አልገባም። እሺ በደወሉበት ቁጥር ነው
አይ ዜሮ ዘጠኝ አስራ አምስት አስራ አምስት እሺ ዜሮ ዘጠኝ አስራ አምስት እ እሺ ዜሮ ዘጠኝ አስራ አምስት ሰባ አምስት እሺ
ዜሮ ስምንት አስራ ዘጠኝ
ዜሮ ስምንት አስራ ዘጠኝ አዎ
መቼ ነው ያልገባልህ?
እ መቼ ነው ቀኑ?
ትናንትና ለሌሊትም እ፣ ማታና ብር ለሌሊት ነው?
እ ስንት ብር ነው ብሩ?
እ፣ አንደኛው ሰባት ሺ
አንድ ሁለት ነው አንድ ሺ ሰባት ሺ አራት ሺ እና አምስት ሺ
ሰባት ሺ አንድ ሺ እና አራት ሺ ነው ያልከኝ?
አዎ አንድ ሺ ሰባት ሺ እና አራት ሺ አምስት ሺ አራት ነው
እሺ ሁሉንም approved አድርጌልሃለሁ። ትንሽ ጠብቀውና ይገባል። እሺ እሺ እ፣ ሌላ ደግሞ እ፣ ንግድ ባንክ ላይ እንትን የተባለ ነበር ሁለት ሺ አልገባም እሱ።
ምንድን ነው እሱ?
እሱም ለንግድ ባንክ እ፣ ወደ ቻፓ ቻፓ ናቸው የሚያስገቡት አሉ።
processing ላይ ሆኖብህ ነው?
አዎ እሺ እሱን ለሁሉ ያው ብዙ customer ነው እና system አስቸግሯቸው ነበረ አዎ፣ እንዳለ አሳውቀናቸዋል። ሁሉንም እያስተካከሉት ነው። ትንሽ ታገ- ጠብቁን እሺ።
እሺ እሺ አባ።